Hello
አቤት።
ሰላም ከችብችብ ነበር ምደውልዎት።
እሺ።
ይቅርታ personal order በአስራ ስድስት order አድርገው ነበር አይደለ?
አዎ አዎ መጥቶልዎታል?
አዎ ደርሶኛል።
ሁሉም
እ እ ሁሉም ነው የቀረ የለም?
ቶኛል።
ሁሉም አጠቃላይ ደርሶታል?
አዎ ደርሶኛል።
በቃ እሺ፣ እሺ check ማድረግ ነው።
እሺ ደርሶኛል።
እሺ መልካም ቀን።
እሺ ላንቺ መልካም